hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ጨዋታው አቅቶኛል። እንዴ ነው ግን
በኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ነው።
አሃ፣
አ- ሶስት ቁጥር ላይ ነው ጨዋታው ለመጫወት የሚላለ እድሉን ይሞክሩና ጥያቄና መልስ ማለት ነው።
ነው ጌም የሚለው ነው።
አ
እሺ፣ አመሰግናለሁ።
ትክክል